hello ጤና ይስጥልኝ Donkey TV ነው ምን ልርዳዎት hello አይሰማም hello ጤና ይስጥልኝ hello hello hello
አቤት ይሰማን ሰላም ነዎት
ሰላም ነው።
እግዚአብሔር ይመስገን ሄሎ
ሄሎ
አቤት ይሰማል አባታችን ምን ነበር ሄሎ
ሄሎ አቤት ይሰማል አይሰማም
አዎ